ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ሰላም ናችሁ?
እንዴት ነህ
ሰላም ነው። ሰላም ነው። ወደ የሆነ ሳይት አለ
ምን ምን ነበር አ፣ ትናንትና አንድ ቤት ነበረ። አ፣ ሁሉም ጨዋታ ትክክል ነው። አንድ ጨዋታ ቀራ።
የማ ጨዋታ የማ ጨዋታ
ዜሮ በልሳው ነው። አንድ ጨዋታ የማ
ዙር ዙር ዙር ቱርክ ዙሪች ዙሪች አው ስትረብ እሺ ካሸር ኮድ ትነግረኛለህ ዜሮ በልሳው ነው። ያ ካሸር ኮዱን ንገረኝና አፕዴት ላድርግልህ ቼክ አድርጊው አ፣ ምን ምን ላይ ምን ላይ ነበር የዙሪች እ እ የዙሪች ጨዋታ ፖ- ፖስትፖን አልተደረገም አይደል
ቦስፎርድ ነው።
ፖስትፖንድ ከሆነ መጠበቅ አለ በ24 ሰዓት መዝ- ነው ዜሮ በልሳው ነው።
መኑ አው ሰማ ሰማ ዜሮ በልሳው ብቻ ነው።
መኑ ነው 0.5 ኦድ ዙር ዜ- ዜሮ ምን አይደለም። ጎሉ Over.
ጎሉ እኔ የምፈልገው እኔ የምፈልገው ዜ- ኦቨር ዜሮ በልሳው ብቻ ነው።
ስለዚህ ጌሙ ግን ፖስትፖንድ ሆኗል አይደል ያስ ያስ ያስ አው ፓሶ ነው።
ስለዚህ ዩ ሃቭ ቱ ዌይት ትንሽ መጠበቅ አለብህ እስኪ እስኪጫወት ጨዋታ እስኪ ጨዋታ Yes.
እስኪ ጨዋታ አ አ መጠበቅ አለብህ አዎ ችግር ነው።
ምን አልከኝ?
ችግር ነው፣ ችግር ነው። ሌላ ሳምንት ነው።
እሺ እሺ፣ አ- አንድ እሺ፣ እሺ።
እሺ እሺ።